እኔ ስፖርት ኮፍም እንደዛው
ቦነሱ አይሰራልኝም።
በስንት ብር ነው እየተጫወቱ ያሉት?
በሀያ
ሀምሳ
አረኩ ግን በሀምሳ እምቢ አለኝ።
እያንዳንዱ ከአንድ ነጥብ ሰባ በላይ ነው።
እ?
እያንዳንዱ hello፣ ቀጥታ ውስጥ ነው አይሰማኝም
አ፣ መቶ ሀያ ብር አለው ቦነስ አይሰራም።
እኮ እያንዳንዱ ከአንድ ነጥብ ሰባት በላይ መሆን አለበት odd ኡ እና አስር odd ኡ ከ- ጨዋታ መመደብ አለበት።
መድብ ያለው አስር ጨዋታ
አስር ጨዋታ ብቻ አይደለም። አሁን እያን ሁሉንም rule ካሟላህ ይመድብልሃል። እያንዳንዱ ከአንድ ነጥብ ሰባት በላይ odd መሆን አለበት።
ሁሉም ጨዋታ አዎ
ሁሉም ጨዋታ አዎ
አይ